hello
ነው
ጤና ይስጥልኝ። Donkey Tube ላይ ነው የደወሉልን። hello
ይስጥልን።
ለን Donkey Tube ላይ ነው የደወሉልን። ምን ልርዳዎት?
አ፣ ለመመዝገብ ነበር ወጌሻ
እህ
ወጌሻ ስል- ከመስከረም በኋላ የሚጀምር ስልጠና አለን የአንድ ሳምንት።
የአንድ ሳምንት አዎ
okay ትመዘግብኛለህ?
እሺ። አራት ኮርሶች አሉ። marketing፣ editing፣ በጎ አድራጎት እና content። እ፣ መመዝገብ እችላለሁ። መርጠው መማር ይችላሉ። አንዳንድ ሳምንት ጊዜ ነው የሚወስዱት ኮርሶች።
ምን ምን አልሽ?
ስሞትን ማን ልበል
ከሃሊው
ማን አሉኝ?
ከሃሊው ከሃሊው
ከሃዲው ማን
ጌታውን
ከየት ነው የደወሉልን?
የአዲስ አበባ የት ነው ያዩት? መረጃው ወሰን አካባቢ እ?
ወሰን አካባቢ መረጃው ምን ላይ ነበር ያዩት?
አ፣ አይ፣ እንትን ላይ ነው Donkey Tube እዛ እናንተ ጋር እሺ ከሃዲው ማን አሉኝ? እሱ ስም
ከሃሊው ጌታውን
ስልክ ቁጥር ይሰጡኛል።
ዜሮ ዘጠኝ ሰላሳ ስድስት ሰማንያ
እህ
ሀያ ስምንት ሀያ ስምንት ሁለት 28 ሀያ ስምንት ድጋሜ ዘርፎችን ትነግኛለህ? እንደገና ይቀር እሺ content
እ?
editing content content እሺ editing በጎ አድራጎትና editing በጎ አድራጎትና marketing።
editing
እሺ በአካል ነው በኦንላይን ነው መማር የሚፈልጉት?
ኦንላይን እ፣ ልዩነቱ ምንድን ነው?
ምንም።
ኦንላይን ነው።
እሺ ስለደወሉ እናመሰግናለን። class ኡ በሚጀምር ሰዓት እንደውልዎታለን። መልካም ቀን።
ቻው።